ሀሎ አቤት
ጤና ይስጥልኝ።
ሰላም አብሮሽ
አንድ መኪና እዚህ እንትን ላይ ለቃችሁ ወራዊ ክፍያ Dzire ነው ሀያ አንድ ሺህ ብር አይተን ነበረ።
ስንት
አንድ ሚሊዮን ዘጠኝ መቶ ሀምሳ ሺህ ብር ያለበት Dzire ሁለት ሺህ ሀያ ሁለት ሞዴል የቆየ ነው የቆየ የቆየ- አዲስ የላችሁም?
ዜሮ ዜሮ አለን ግን ባንክ የሚመቻችለት ነው እዳ ያለበት ሳይሆን
እኮ ምን ያህል የሚመቻቸው እ፣ እስከ አንድ ሚሊዮን ሁለት መቶ ሺህ ድረስ ምናምን ይመቻችልሃል።
እሺ ምን ያህል ነው ዋጋው?
አጠቃላይ price ኡ ሰላሳ አራት
እ፣ ዜሮ ዜሮ ከፍ ማለት አላለ? አዎ፣ ትንሽ አልወጣም ዋጋው።
ነው። በባንክ ሲሆን እንደዚህ ነው።
በ cash cash ከሆነች cash ከሆነ እስከ ሰላሳ ሁለት ሆና ነው ያልቅልሃል።
በቃ እሺ ደውል